ጤና ይስጥልኝ ሀሎ ይሰማል
ይሰማዎታል በእናትሽ ወስጃው ሰርቼ ሁለት ቀን በፊት ሜላ ቤት እስካሁን አልገባም። ሪፖርት አድርግቻለሁ። ስንት ጊዜ ደውዬ ነበረ፣ ትናንትና ዛሬ ምንም አልገባም። ጠብቅ ሪፖርት አድርገኝ ያለች ነው። ምንድን ነው?
እሺ ደንበኛችን በዚህ አሁን በደውልበት ቁጥር ነበር ያስመዘገቡት?
አዎ አዎ፣ ሜላ ቤት ነው ወይ በእኔ አካውንት እያስመለስ ወይ ቴሌብር ይግባ። በእናትሽ እሺ ሊሎትና
ይው ይው ሜላ ቤት አንድ ሺህ አራት መቶ አስር ብር ሁለት ቀን በፊት
እሺ እያየሁልዎት ነው። ስምዎትን ይንገሩኝ። እስከዛ አብዱልመጂድ አብዱልፈታህ ሼክ ሁሴን።
እሺ ደንበኛችን መስመር ላይ ትንሽ ጠብቁ፣ እያየሁልዎት ነው። እሺ እዚህ ጋር እንደሚያሳየኝ እርስዎ የሰጡን መረጃ እና የተላከውን screenshot አያይዘን ለሚሰሩ ክፍሎች አስተላልፈንልዎታል። ተስተካክሎ እንዳለቀ ደውለን እናሳውቅዎታለን።
እሺ
ሌላ መረጃ ውስጥ ነገር አለ?
እስካሁን ምንም አልተስተካክልም፣ ግን እንዴት እንዴት
እሺ የተለያየ ብር ነበር አይደለ?
አይ አንድ ሺ አራት መቶ አስር ብር ሜላ ቤት ነበረ። ሌላው ተው፣ ሌላው ወደ አካውንት ተመለሰ። ጃምቦ ቤት አዎ ያገኙ ግን እችን
የሜላ ቤቱን ያልተስተካከለ የቀረውት አዎ እሺ ደንበኛችን እሱ በፍጥነት እንዲስተካከልልዎት እናደርጋለን።
ግን በእናትሽ express የሚያደርግ ከሆነች በእናትሽ ሞክሪልን። በእናትሽ ፈልገን ነበረ ብሩ ዛሬ ተባብረን።
እሺ በእኔ በኩል አስተላልፍልዎታለሁ። እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ